አንዱ ደግሞ ይሄ ደግሞ ማለት ነው። ሄሎ ወይ እንዴት ነሽ? ሄሎ ሄሎ ሰላም ነው?
አለው ተደውሎልኝ ነበር በዚህ ስልክ።
አዎ አዎ ደውዬ ነበር። አዎ
እሺ እ ባለፈ ከአንድ ሳምንት ምናምን በፊት እንትን ለ accountant ተፈትነን ነበረ እሺ እሺ እና ከምን ደረሰልሽ ነበር?
ሄሎ ወይ ወይ
እ በምንድን ነው የተፈተንሽው?
ለአካው junior accountant already አሁን አልቋል።
አዎ ቀጥሯቸዋል።
አዎ